eh, sisambisisa lidzinga,
Hello.
hello,
አቤት ሰላም ነው?
ሰላም ነው?
አለን አለን እግዚአብሔር ይመስገን። እንትን በዚህ በስልክ ነበር የምጠቀመው ኢንቨስት ቤት እና ትላንት አንድ ትኬት ቆርጬ ነበረ። Hello እሺ፣ አቤት እየሰማ ነው።
እ፣ እና አጋጣሚ አንድ ጨዋታ postpone ተደረገ ከአስራ ሶስት ጨዋታ ማለት ነው።
እሺ፣
ሌላውን ጨርሻለሁኝ እና ምንም አሁን እያሳየኝ አይደለም፣ cashout ም እያሳየኝ አይደለም። ምንድን ነው የሚደረገው?
አሁን cashout ማድረግ አይቻልም፣ ግን postpone ለሆነ ጨዋታ ካለ ሀያ አራት ሰዓት ጠብቅና ይለቀቅልሃል። ሌ- ሌላውን ካሸነፍ
okay፣ እንጂ ጨዋታውን መጠበቅ አይቻልም። አ?
ጨዋታው በዚህ በሀያ አራት ሰዓት ውስጥ ካካሄዱ በውጤቱ አይደለም።
ይያዛል።
okay፣ ሀያ አራት ሰዓት ውስጥ አይደለም፣ ረጅም ጊዜ ነው ከአንድ ወር በኋላ ነው የተደረገው። ስለዚህ እ?
መጠበቃቸው እንደዛ 24 ሰዓት ውስጥ ከተደረገ አይደለም ጨዋታው።
በሀያ አራት ሰዓት ውስጥ ብሩ ይገባላል።
okay፣ እሺ፣ እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ።